ሄሎ ሄሎ፣
አቤት።
ሰላም ጤና ይስጥልኝ።
ቤቱ ነው አዎ፣ ከ Best Bet ነው።
አዎ። አ፣ መሰለሽ እናት አልገባኝም።
ቅዳሜ ዕለት ነው እና ብዙ በ Chapa ያስገባሁት እንትን ያደርጋል ከሂሳብ ይቀንሳል፣ ግን እዚህ እንትኑ ላይ አይገባም በ account ኡ ላይ እኮ ሶስት መቶ ብር ነው አይደለ?
አይደለም። አይተዋለች እኮ ልጅቷ ኦፕሬተር የጻፍኩላት እ፣ አይ የላችሁ መቶ እየቆራረጠ እያሳየኝ ስለሆነ ነው። ሙሉን እያሳየኝ አይደለም፣ ለዛ ነው።
እሷ ይኸውልሽ ሶስት መቶ ሁለ- ሁለት መቶ ምና እና አምስት መቶ አምስት መቶ አይታለች። ከዛ መጀመሪያ ሶስት መቶ ላክችልኝ የቅዳሜ ማለት ነው።
እሺ፣ እሱን ሪፖርት አድርገው ተስተካከለ። ሌላው የቀረው ግን አልተስተካከለም።
አንድ ሰው መቶ አምሳ ቆይ እስኪ ይሻል።
screenshot አድርጌ የላኩልሽ ማለት ነው። እሱን አይተዋለች። ቃል ቃል ብላ ነው የላከች ስሟ መሰለኝ። maybe እሷን የምታገኛ ከሆነ እስቲ እሺ፣ ቆይ አሁን ራስ ወታለች ቃል የምትባለዋ ልጅ ራስ ስለወጣች ወይ ስትም- ስትመለስ ከእሷ ጋር ያወራችሁትን እስቲ እንትን እልልሃለሁ። እ፣ አንድ ሰባት መቶ ብር ያሳየ ሁለት ጊዜ ሰባት መቶ ብር ያሳየኛል እኔ አ- እና አንድ ጊዜ ደግሞ ሁለት መቶ ብር ያሳየኛል። በአጠቃላይ ያልገባው ሺህ ማለት ሁለት መቶ ነው?
ማለት ነው ያልገባለህ ሺህ ሁለት መቶ ማለት ነው።
ሁለት ጊዜ ሰባት መቶ እና no I mean ሁለት ጊዜ አምስት መቶ እና አንድ ጊዜ ሁለት መቶ
በቻፓ ነው በቻፓ
ቅዳሜ ዕለት ቅዳሜ ነውማ።
ልክ ነህ ካው
እሺ ስለዚህ እኮ
እ፣ እሱኛውን አንዴ አይ amount ኡን ካንተ ለ- እንትን ልበልክ ብዬ ነው እንጂ አግኝቻቸዋለሁ ማግኘት እና ድጋሚ አንዴ በ inbox እያሳወቅኳቸው ስለሆነ ትንሽ ጠብቀን እሺ።
እሺ እናትዬ አመሰግናለሁ። ወደ እሺ፣ መልካም።
ወደ አንድ ላይ ነው የሚገባው ማለት ነው።
ወደ Best Bet
አ አዎ አዎ
እሺ እናትዬ thank you በጣም እሺ እግዚአብሔር